Hello? Hello?
ወይ
አቤት
ደህና ሰላም ነው ደህና ደህና ነሽ?
አለን። ከጎዴ ነው የምደውልልሽ፣ እ ከጎዴ ነው የምደውልልሽ።
እሺ
እቃ አልመጣም ዛሬ አልገባም።
ከ ከየጅጅጋው ጎዴ ጎዴ ጎዴ ጎዴ እም እ ሙባረክ ጎዴ ማለት ነው ስጭ ስጭ ማለት አልሄደም። አዎ አልመጣም። ሙባረክ ጎዴ ነኝ።
ሙቤ
አሎ ወይ ሙቤ ወይ ወይ አብዱላይ ነኝ። ሞከራ ነው አዲስ ስልክ አብዱላይ ወይ እ እንዴት ነህ?
ፍሪ ሰላም በላት
እ እ ፍርዬ አለች። እሺ ፍርዬ
ያው አዲስ ሙከራ ላይ ሆኖ በቃ አልተቻለም። አብዱላ እድ እድ እድ ደህና ነሽ? አለሽ የጠፋ ሰው አለ ሁሉ ሰላም?
አለን። ሰላም ነው ኧረ ጠፋሽ ጠፋሽ።
አለን አለን። አልጠፋውም። ስራ እንዴት እ ነው? ስራ ቆንጆ ነው አለሁልሽ። ሁሉ ሰላም?
ሁሉ ሰላም።
እዛው ጎዴ ነሽ ግን ወይስ ጎዴ ነኝ። የት ያው እሄዳለሁ ብለህ ነው?
አይ የወጣሽ መስሎኝ ነው ወደ
አለሁ ወደ ውጭ እም? እንደዚህ መጥፋት እ?
አለ እኔ እናንተ ጋር ካልጠፋ እንገናኝም እኮ እኔ እኮ ገርሞኛል። እቃ ሲጠፋ ነው የምንገናኘው ማለት ነው።
እቃ ሲጠፋ።
ደስ ይላል ደስ ይላል። እና ይስፋውሌ አ- አ- አንዳንዴ ለመደዋወል ዘላለም።
እና
አዎ።
ዛሬ አልመጣላችሁ ማለት ምንም አይነት እቃ አዎ፣ customer በጣም urgent የሆነ እቃ ነበርና እየተመላለስ እም፣ አሁን ጅጅጋዎች ራሱ እያበዱብን ነው። ሁሉም perishable ነበር አሉና እንዳለ courier የሚባል ነገር ከእኔ ደግሞ ጭራሽ መሳሳት ትላንት ሁሉ ያስገባሁት እቃ አልሄደም ጅጅጋ ሁላ
እና ነገ እንደሚላክ ምን ያህል እርግጠኛ ነህ?
ይመጣል። አረ መቶ percent ነገም ደግሞ እንዳያስቀሩታ።
አረ አይቀው አይቀርም ቀውጠዋለሁ እኔ ችግር የለውም እንዳታስቢ አይ እሺ፣ በቃ ችግር የለውም እሺ እሺ ቻውሽ፣ መልካም ቀን።
ተው ፍሪዬ ለሁላችን እሺ